ሄሎ ወይ ሀያ ሀምሳ ሰባት ከስተመር ስልክ አያነሳም ብለኝ ነበር አይደለ?
አይሰራም ስልኳ ነን።
አይሰራም። አዎ። እሺ፣ አ- ተገናኛችሁ እንዴ? ሰራልህ? አገኘኸው እንዴ?
አይ አልሰራልኝ።
እም፣ በቃ እኛም እዚህ ስንሞክርለት በጣም የተሰለህ የምትመልሰው ሩን እ፣ እ፣ እዛው አማኝ የምትመልሰው ደውሎ ምንጩን ከንቱ ባል- ታውቀዋለህ እ እ?
ሚንጩ ሚንጩ አ ሚንጩ ነው ሰው ኤክስትራ እኮ ተብዬ ሁለት ሀያ ብር ከፍያለሁ። extra
የሚሆንልህ extra ተብዬ ሁለት መቶ ብር ከፍሎች አሉ።
ሁለት መቶ ሀያ ብር እ ሄሎ ምን መሰለህ
ምን አልሽ?
ምንድን ነው የወሰድከው? ምንድን ነው እሱ extra ኤክስትራ ይመስላል እንግዲህ ከቢሮ ሁለት መቶ ሀያ ብር ከፍዬ ሰግብ ሰግብ ሁለት መቶ ሀያ ሁለት መቶ ሀያ ብር እም፣ እንዴት ነው የሚደረገው? ሳል ሳይዝ ከቢሮ ነው የሄድኩት። ሪሲቱ አለሀ የከፈልበት አዎ
በቃ ሪሲቱ ግን እሺ ተ- ስፖርት ላይ ትልከዋለህ ፎቶ አንተ ይሞላል አለች እኮ እ፣ አምሮኝ እስክልብኝ ጋር የሚቀመጠው ማለት ነው። ካንስ ስታደርግልኝ
አይሰራም ስልኩ ይዘህ ሂድለት አ ይሞላል ነው ሪሲቱ ካል ዳሽ የደረኙን ደረኙን ኦርደር መልሰው ድምፅ እየተቆራረጠ ነው። ምን አልሽኝ?
ኦርደሩን የምትመልሰው እንዲሁ ነው።
እሺ
እ ደረሰኙን ደግሞ የከፈልክበትን ሁለት ሀያ ብር የከፈልክበትን ደረሰኝ ደግሞ ቷንስተ ድራይቭ ላይ ዜሮ አራት ቤቱ ላይ ላክልን። እሺ እሺ ከዛ
ከዛ ልክ እንደመለስኩ እዛ ሚንቹ ጁስ እንደመለከው ልትሎ ብል ደግሞ ውላውቅ እሺ እሺ አድርገን ካንስል ይሆናል።
እ፣ ስለዚህ እኔ ጋር ነው የሚቀመጠው ማለት ነው። ያኛውን ብር ክልት
ምኑ
extra እሺ extra እኔ ጋር ነው የሚቀመጠው አብሬ እስኪመ
ለምን አንተ ጋር የሚቀመጠው እንዴ እኮ የከፈልኩበት እኮ ነው።
እኔ ብሩ ነው መልሰው። እሺ ምን ኤክስትራ አልሽኝ?
ኤክስትራ ሄሎ ወይ
ኤክስትራ ችግር የለውም። አንተ ጋር ይቀመጥ ምክንያቱም ኡንክል ሰዎች ሚንቹ ተመልሰው እሺ